ጤና ይስጥልኝ አርፌ ረዲት ነው ባኩል ምንድርዶ
ሰላም ነው
እግዚአብሔር ይመስገን እንዴት ነው
እንትን ከቢጤንስ ዲሊቨሪ ማድረስ ፈልገን ነበረ
ከኔታ ነው
ከቢጂኤስ ከቢጂኤስ ዲሊቨሪ ማድረስ ፈልገን ነበር
አርፌ ጋር ነው የደወሉት ደንበኛችን
ይቅርታ አልሰማሽ
እሺ መልካም ቀን ይሁንልዎት